ሄሎ ሰላም ጤና ይስጥልን።
ሰላም ነው? እሺ።
ሰላም ደወሉ። አሁን አ ዋሽንግተን ነው?
አዎ፣ ዋሽንግተን ነው።
አይ CT scan የሚነሳ patient ነበረ።
እሺ የካቲት አስራ ሁለት ነው። ዶክተር ሚካኤል እባላለሁ። CT scan chest እና neck CT ነበር እና እም፣ እ፣ ትችላላችሁ አይደለ?
አዎ
እ፣ አምቡላንስ እ፣ ባለፈው መጥተው ነግረውን ነበር። አምቡላንስ እንዲህ ከነገራችሁ እናመጣላችኋለን ብለው አሁን መምጣት ይችላል ይችላል አሁን እ?
ይችላል አሁን
ይችላል። እሺ በቃ neck እና chest ነው ያው እንትን discount አድርጉላቸው አንዱም ቢያንስ
እ፣ discount የለም። አይ የለውም፣ እ?
discount የለውም።
እንዴት ማለት እ፣ እንትን ነው እኮ affordability ሳይሆን at least fifty percent ከሁለቱም አለ
እም፣
እንደዛ ነበር የነገረችን እኮ ለዛ ነው prefer ያደረግናችሁ እናንተ ሌላ ቦታ ከምን እንደዛ ብላ ነው የነገረችን ባለፈው sister መታ
አይደለም እናንተ recommend በእናንተ በኩል የሚመጡ ከሆነ ከ emergency fifty percent discount እናደርግላቸዋለን ያለች አይደለም።
እ?
እሺ ታያን ነገር ታናገራቸዋለህ። እንደዛ ከሆነ እም፣ ማንን
እ፣ check ላድርግልህ አንዴ ወይም ቁጥራቸውን ልስጥህ። የ ቁጥራቸው ልስጥህና በቃ check አድርጋቸው።
አይሰማም ግን ድምፅሽ ናት ቁጥራቸው ልስጥህና check አድርጋቸው። አይሰማም የማንን
CT scan እነሱ እነሱን የምታናግርበት ቁጥር ነው የምሰጥህ።
okay discount ለ discount ኡ ነው አዎ
አይ discount ኡ ያለችን ይኸውልሽ ለሁሉም patient ኦች ወደኛ ለምንልኩት fifty percent discount አለው ከዛ በኋላ ደግሞ የ special እንትን ደግሞ ካለ በ free ማለት ነው free ይሆናል አሁን እኛ discount ነው እንደነገርኩሽ fifty percent ኡ ማለት ነው የ patient neck እና chest ultrasound ስለሆነ ne- ches- neck እና chest CT ማለት ነው እሺ
እና fifty percent ኡ normal ያለችንን ነው sister ዮርዳኖስ ምናምን መታ እንደዛ ያለች የነገረች ካልሆነ I think እንደዛ እ check አደርጋለሁ። እሺ
እሺ ጠይቂና ከ- ንገሪኝ ወይ ካልሆነ ሌላ option ቶሎ እንትን emergency case ስለሆነ ቶሎ እንትን